ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ የተሰጠው ገናት ከእንትን ቺፕቺፕ ለመሙላት እቃ ለመግዛት ፈልገን location ይሄ በፊት በእንትን ነበረ በሰፈር ነበረ።
እሺ አሁን ከቢሮ ልጆች ጋር ላረፍ ፈለግኩና ባለፈው ነካክቼው ነበረ።
እህ።
አሁን location ጭራሽ አያስመርጠኝም። በዛ በሰፈሩ ልሞክር ስል እምቢ አለኝ።
location በፊት የሞሉትን delete አድርገውታል።
delete አላረኩትም። ልቀይረው ነበረ እምቢ ሲለኝ ተውኩት። እዛ እንትን ነበረ የነበረው ጎፋ መብራት ኃይል
okay ከዚህ በኋላ ጎፋ እንትና እንዲህ መሄድለት እንትን አይሉም አይሞሉም።
እምቢ አላ በ- ወይ በጎፋውም ልሞክረው ብዬ እንደገና ስገባ እንትን ምንድን ነው location የሚለው?
ይለኝና location setting አስተካኪ ይለኛል።
okay እሺ እንትን update አድርገው ሞክረውታል ስልኩን።
አዎ update ሳደርገው እኮ ይከፍትና ምን ልክ ላዛው እንትን ስል ሴ- setting ሽን አስተካኪ ብሎ እንደገና እስኪ app ኡን ይመልስልኛል።
app ኡን እስኪ አጥፍተው እንደገና install ያድርጉት እስኪ።
install አድርገውና ልሞክረው አዎ ይሞክሩት፣ እ፣ እምቢ ካለ ደግሜ ልደውልልሽ።
ይደውሉ። እሺ እሺ እሺ ማ